ሲቋቋም ዘመርቆሬዎስ አቡን
ዘመ ሰማይት ምመን በሰማይ ብፁር ሰማይት መርቆሬዎስ ዘመጠወ ነፍሶ በእንተ ክርስቶስ አክሊለ ስምነሳ ዘመዊእ እስመ ተጋደለ ሰናየ ገድለ እስመ ኢተአደወ ወኢተአተተ እምዘዚአሁ አቅም ሐረይ ወህዝ ለመርቆሬ